ሄሎ ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
የማነ ጋራጅ ነው?
አ እሺ ከስፔሪክስ ነበር ምደውልሎት።
አ ከስፔሪክስ ስፔሪክስ አውቶ company ነበር ምደውልሎት
እሺ
እ፣ እና ስፔሪክስ አውቶ የተለያዩ የ spare part ኦችን ለተጠቃሚዎች በመፈለግና delivery አገልግሎቶችን በመስጠት ላይ ይገኛል እና
አ ከእናንተ ጋር በመተባበር መስራት እ፣ የምንችልባቸው ሁኔታዎች ካሉ ለማወቅና ምናልባት ፈቃደኛ ከሆኑ ደግሞ መተን ለመነጋገር ነበር የደወልኩት።
በቃ እሺ። አሁን ከሰው ጋር ነኝ። አንዴ መልሼ ልደውልላችሁ።
Okay፣ እሺ።
እሺ